ጤና ይስጥልኝ ሁሉ ስፖርት ምለዳዋ
አልተስተካከለም። text ልኬልሻለሁ ግን አላየኸውም።
እሺ ማን ነው የሚለው ስሞት
ኬዝ ኪብሳ ነው የሚለው። አሁን እኮ አይተሽው ነበር፣ ግን አሁን text ልኬልሽ ነበር እንደገና አላየሽውም። አሁን line የለሽም። አዎ፣ አሁን ገብተሻል፣ ግን አልተስተካከለም። ስገባ refresh ታደርገው ቡራ አልገባም።
አስተላልፈንሎታል እኮ ነው ያልነውት። ደንበኛችን አስተላልፈናን ነው ያልነውት።
እኮ መቼ ነው የሚስተካከለው? አሁን ፈልጌው እኮ ነው ትናንትና ፈልጌው ስናስተካክል ስናስተካክል ወይም ሲስተካከል በስ ስለምናሳውቆት በትዕግስት ይጠብቁ። ደ- እዛው ቴሌግራም ላይ